hello
ሌላ ሁሉ ስፖርት ነው የምንለው።
ትናንትና የቅዳሜ ዕለት አልገባልኝም ብዬ screenshot ላክ ብላችሁ ነበር። የለም እሺ ልከዋል።
ልክ ያለው እስካሁን እንትን አላለልኩም።
የቴሌግራም ስምዎት
ሙሴ
double S ነው ወይስ አንድ S ነው?
አንድ S
ሙሴ ወከር ነው ወይስ ሙሴ ብቻ?
ሙሴ ብቻ ሙሴ ብቻ seen ብሏል እኮ ሲጀመር ትናንትና ልኬው እኮ አይተውታል እኮ ስንት ቤት ነው ስልክ ቁጥሮት?
አስር ቤት
ምን ሆኖበት ነው?
win ነበረኝ ቅዳሜ ዕለት ስድስት መቶ ስድስት መቶ ዘጠኝ ጊዜ አንዱ ብቻ ነው የገባው።
ዘጠኝ ጊዜ
ዘጠኝ ጊዜ ስድስት መቶ ስድስት መቶ ማለት ነው።
የትኛው ነው የገባው?
አንዱ የአንዱ ብቻ ገባ። የትኛው እንደገባ እኔ እንጃ። ብቻ የአንዱ ስድስት መቶ ብቻ ነው የገባው።
እሺ እሺ፣ አስተላልፍ የለታለሁ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
ትናንትና እሺ
አስተላልፍ የለታለሁ
እሺ።